አላ
አልል ፍፄ እንዴት ነህ?
ወይ አለ ደህና እግዚአብሔር አደርክ?
ሰላም ነው።
እንዴት አደርክ?
ደህና ነኝ።
እስቲ መዝገቦች የተከፈቱ መዝገቦችን ወይ list out አድርጋ ትላክልኝ የቀጥታ መስመር እስከሚገባላችሁ ድረስ
አዎ።
እ?
ምን አልሽ?
መዝገቦች የተከፈቱ መዝገቦች አሁን ተወልደ ግደይ የሚባል እሺ መዝገብ ቁጥር ይጠይቃሉ እሺ።
እና ስለዚህ የተከፈቱ መዝገቦችን list እስቲ ዘርዝረን የቅርብ አውጥተን ጊዜ እሺ።
የቅርብ ጊዜ መዝገቦችን አዎ፣ ቁጥራቸው እንደዚህ ብለው ሲሉ በዚህ ቁጥር ብዬ እንድነግራቸው ማለት ነው መልካም ደስ ይለኛል። በኮምፒውተር አዘጋጅ አምጪ።
አዎ እን- እስቲ ፍ- እንትናን ነቅዬ ሲጠይቁሽ ይባለሁ ሁለት ሶስት ቦታ ላይ ከምትይ እዛው መልስ ሰጪ።
አዎ እዚህ እንደዚህ እንደዚህ ብዬ ከመመልስ እንደሱ እውነት አይነት ነው።
ነገር እስቲ እንትን እሺ፣ በልልኝ።
እሺ፣ እሺ አድርጋለሁ።
እሺ